ጤና ይስጥልን ቤት ቤት በዴት ነኝ ልርዳው
ሲስተም ዛሬ አልተስተካከለም ብለውን ነበረ። ሪደም ሪደም እያስቸገረን ነበረ እና የት ነው
ሀምራዊ መቶ ሀምሳ ዘጠኝ
መቶ ሀምሳ ዘጠኝ አማረ ነኝ አማረ ነኝ አዎ።
አማረ አዎ እ- shop ኡ የማን ነው እ ሀምራዊ ሀምራዊ ሀምራዊ መቶ ሀምሳ ዘጠኝ
የሄኖክ ነው
የሄኖክ አዎ።
ተስተካክሏል አይደለ
አልተስተካከልም። redeem ሲያረጉ አያወጣላቸውም፣ ወደ አያወጣላቸውም redeem ሲደረግ።
እ፣ እሺ አንዴ አ- ጠብቅ።
አዎ ሁለት ጨዋታ ሶስት ጨዋታ ይዘገያል redeem ተደርጎ ማለት ነው።
ቼክ አድርጌ እነግርሃለሁ እሺ አንዴ እደውልልሃለሁ አዎ።